አቤት እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነው?
አለን አለን።
ሶስና እዮሽ ነኝ።
okay እሺ እየሩስ ሶስና ፕሪንተር አስቸግሯት ነበር ነው እሺ ሞክረውን ምን ቢያለኝ እና እንደ በናት check ታደርግላታለህ print ይላል፣ ግን እሷ የምትለኝ አይወጣም ነው okay አሀ print ይላል ግን አይወጣም።
ይላል። POS printer setup ኡ አለ፣ እህ ግን እሷ የምትለው አይወጣም ነው። በፖፖት አያደርግም ትኬቱ የተቆረጠውም ወይም ደግሞ ቴስት ፔጁም አይወጣም ነው የምትለው።
ኦኬ እንትን ነው የኳስ ነው።
አይደለም ቨርቹዋል የጃር የሚቆርጡበት ነው።
እሺ ችግር የለም እደውልልሃለሁ እና ትደውልልሃለች።
ደውልላት በእናትህ ባስቸገርክ።
ችግር የለም።
እሺ፣ እሺ፣ እሺ።
እሺ፣ አይ